እንኳን ወደ ኢትዮ ቴሌኮም የጥሪ ማዕከል በደህና መጡ! እባክዎን የሚፈልጉትን ቋንቋ ይምረጡ! ለአማርኛ አንድን ይጫኑ For English, press 2. Afaan Oromoo lakkoofsa saddeet tuqaa. Litigirinyaa arba'ata ይስቀጡ af Soomaali taaba shan
አሁን ድገም እንጂ ሙሉ አልሰማሁሽም።
ይቅርታ focus ምንም ቁልፍ ታደርጋለህ።
አላስገቡም እባክዎን የሚፈልጉትን ቋንቋ ይምረጡ ለአማርኛ አንድን እንዴት?
ይጫኑ For English, press 2. Afaan Oromoo lakkoofsa saddeet tuqaa.
ስራዋን ትታ ንትግርኛ ውድድር ውስጥ ገባ።
af Soomaali taabo shan
እሺ ኢንባውንድ ዌት አሁን አውትባውንድ ላይ ነህ።
ይቅርታ እንጂ ምንም ቁልፍ አላስገቡም እባክዎን የሚፈልጉትን እዚህ ቋንቋ ጋር ይምረጡ አሁን ላይ ነው።
ለአማርኛ አንድን ደወለ።
ይጫኑ For ልጅሽ ጋር English, press 2.
በተለያየ ምክንያት Afaan Oromoof lakkoofsa saddeet tuqaa.
በቃ አዋራኝ።
Litigirinyaa ከዚህ በኋላ ምንድን ነው arba'ata የምፈልገው?
isqaxu.
af Soomaali circumstance taaba running shan